ሰላም ጤና ይስጥልኝ እንዴት ነህ?
ሄሎ ሰላም አዎ እንትን አሁን ላክልኝ ብለሽኝ ነበር ስልክ
እሺ ላክልን ታዲያ አዎ ልክ ያለው እሺ እናየዋለን እሺ ብዙ እና- message ስላለ ነው እናየዋለን ምን ያህል ሊቆይ ይችላል?
እርግጠኛ አይደለሁም በጣም ብዙ message ነው ያለው አሁን ራሱ ከአራት መቶ ምናምን በላይ message ነው ያለው እና የሁሉንም እያየን ለቻፓዎቹ እያሳወቅን ነው እነሱን በ order እየመለሱ ነው message ኡ ታይቷል። message ኡን seen ብሏል።
ችግር የለውም እኮ በቃ ያየው ሰው ያሳውቅላል ለቻፓ
ያው እንደታወቀ ይገባል አይደል? አየለ ወደ account ነው የሚገባ ወይስ ወደ እነሱ ቲቪ ነው?
ልክ እኛ እንደላክንላቸው check ካረጉት በኋላ ያስገቡታል አሁንም እየላኩልን ነው ብዙ ስለሆነ ያው በ order ነው መስራት ያለባቸው ለዛ ነው እንጂ ይገባል ዛሬ